hello ጤና ይስጥልኝ
እሺ በአንድ ስንት ነው? ምን ያክል ነው ክፍያው? የ content እሺ እ፣ ክፍያው ለአንዱ ኮርስ አስር ሺህ ብር ነው ሙሉ ክፍያው የአንድ ሳምንቱ። እሺ ስሞት ማለት
አስር ሺህ ብር ነው። አንድ ኮርስ ትንሽ በዛ። ሌላ ነው
ምን አሉኝ?
ትንሽ በዛ።
እሺ እ፣ አሁን ላይ ያው ያለው price ይሄ ነው። discount ካለ እናሳውቃለን ወደፊት።
okay, thank you፣ አመሰግናለሁ።
እሺ ማን ልበል ስሙትን?
ረዴት ረዴት፣
ረዴት ማ hello።
ወይ እሺ ረዴት ማን አሉኝ ስሙትን? እሺ እ፣ በአካል ነው በኦንላይን ነው መማር የፈለጉት? ኦንላይን ነው። አራተኛ ዙር ተማሪ ኖት? እ፣ ድምጾት ትንሽ ይቆራረጣል።
ዙር ተማሪ ነኝ።
እህ፣ እህ።
ተጨማሪ የትኛዋንም መውሰድ ፈልጌ ነበረ፣ ግን እ፣ በቃ ቆይ ትንሽ ላስብበት መሰለኝ ይሄን ነገር።
እሺ፣ ብር እኔ እንደዚህ እሺ፣ አልገመትኩኝም እንደዚህ ይሆናል ብዬ።
እሺ ይቻላል። እናመሰግናለን ስለደወሉ። መልካም ጊዜ።
thank you።
እሺ እሺ እሺ